ሄሎ
ጤና ይስጥልኝ።
ጤና ይስጥልኝ።
ደወሉላችሁ?
አዎ ደውዬለት ነበረ መጥቶ እንትን ምንድን ነው እብለፍ ብሎ ነው እንጂ ሄደው አልታከለው ማለት ነው። አዎ ቴርሞስታቱን ደግሞ ግል ያለ ነው። ጌጁንም ደግሞ አስተካክለው ብሎ ተመልሶ ሄደው እንጂ አላጣጣም።
እሺ ግሬት። ቴርሞስታት እንዲያስተዋል እነሱ
አይ አልገዙም።
እሺ great። ስላቸዋለሁ። ሌላ የምረዳው ነገር አለ?
አይ የለም፣ አመሰግናለሁ።
ሌላ የምረዳው አለ?
አይ የለም፣ አመሰግናለሁ። Hello